ምር ነው።
ሄሎ ሶስቱን ተጫንኩ እኮ።
ሄሎ፣
ሄሎ ሰላም ጤና ይስጥልኝ። ብስጤ አይ፣ እንትን ጨዋታ በልቼ ብሩ አልተላከልኝ ነበረ
እሺ፣ cashier code ኧዋን ትነግረኛለህ?
እ cashier code ኧዋን ትነግረኛለህ?
cashier code ኧዋን ልንገርሽ?
አዎ፣ እሺ cashier code ኡን እስቲ ቶሎ በላ። የትኛው? አ- አራት ሺ
አይ እሱን ሳይሆን cashier code የምትላል ብቻ ውጤት የምታዩበት መታረም አለመታረሙን check የምታደርጉበት አላ አ ከሱ ስር አለች cashier code የምትል ቁጥር ብቻ ካሸር ያለች።
ኮድ አዎ
cashier code የምትላለች እኮ አዎ፣ እሱን ነው አዎ፣ ቁም ነገር እሷን እንትን የላትም spelling የለውም ቁጥር ብቻ ነው ያለው። forty ስትለኝ ነው።
አ ቆይ እሺ፣ ፈልጌ ልደውልልሽ መልሽ እሺ እሺ ደውል።